Hello ጤና ይስጥልኝ መንግስት ነው የደወሉት።
ሄሎ አቤት ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን።
የእንትን ዩቲዩብ ለእንትን ለማስተማር ነው።
ምን አለኝ
የዩቲዩብ ትምህርት መማር ፈልገው ነው።
እ እሺ እ ልመዝግበዎት።
እ እሺ
ማን ነበር ስሞት?
መላኩ
መላኩ ማን ከተማ
ማን አሉኝ።
ከተማ ከተማ እሺ መስመር ላይ ይጠብቁ። ስልክ ቁጥር
ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ አስራ ሁለት
አስራ ሁለት አርባ አምስት አርባ አምስት ሀያ ስድስት
አዲስ አድራሻ
አዲስ አበባ
መማር የፈለጉት ደርሰው ነው።
እ አዎ ለአንዳንድ ነገሮች እንደው ባውቅ ደስ ይላል።
እ ማስታወቂያው ምን ላይ ነበር የሰሙት?
እዛው ነው ዩቲዩብ ላይ
ዩቲዩብ ላይ እ
አካውንት እንልክልዎታለን።
አዎ እ፣ እንትኑን እ schedule ኡን ያውቁታል። አ?
እ እ፣ በሶስት ወር ነው ስልጠና የምንሰጠው። በሳምንት ሶስት ቀን ነው። ማክሰኞ፣ ሐሙስ፣ አርብ እ፣ ቪዲዮ ከአንድ ሰዓት እስከ ሶስት ሰዓት active ይደረጋል። ከዚያ በኋላ በሀያ አራት ሰዓት ውስጥ በላኩልን ኢሜይል እ፣ link ይደርስበታል። በሱ ገብተው ይማራሉ። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሀያ credit hour ነው። አስራ አምስት ሺህ ብር ነው። class ኡ ሁለት ቀን ሆኖታል ከጀመረ።
Okay ስንት ነው አጠቃሽ ስዬ?
አስራ አምስት ሺህ
አስራ አምስት ሺህ አ የሶስት ወሩ አ
Okay እሺ እሺ፣ ስለደወሉ እናመሰግናለን። መልካም እሺ